ጤና ይስጥልኝ ቢዛ ኢትዮጵያ ሰላም ነኝ። እባክዎ ብልርዳው?
ሀሎ ሰላም አደረግ እግዚአብሔር ይመስገን።
ጠዋት ደውዬ ነበረ። ይህ እንትን ኦክሲጅን እንትን እያለ እየለቀቀብኝ
ደውለው አስመዝግበው ነበር ጠዋት?
አዎ፣ ግን በመሀል ተቋረጠ። እንትኑን የተመዘገበበትን ስልክ ምናምን እየተባለ እግዚአብሔር ደንበኛዬ
የተመዘገበበትን ስልክ ንገረ የተብዬ መስመር ላይ አለ።
ተናግሬ ነበር፣ ግን በመሀል ስልኩ ተቋረጠብኝ። እ፣ ፒን ነምበሩን ስለማላውቀው ማለት ነው። ሄሎ ሄሎ ሄሎ